ሄሎ ሄሎ
አይ Fortune Studio።
ነኝ። አዎ እሺ ከ We Plus Solution ነበር ምደውልልክ።
ኬት ዊ ፕላስ
ኦኬ We Plus Solution አንድ application ይዞ መጥቶ ነበር እና በውስጡ አርባ አገልግሎት ሰጪ ድርጅቶች ይገኛሉ። ከዛ መሀል አንዱ photographer ነው።
እሺ አንተም photographer እንደመሆን እና provider እንደመሆን We Plus Solution provider ን register አድርገህ location ን set አድርገህ ከ customer ኦች ጋር እና ከ client ኦች ጋር ኦንላይን እንድትገናኝ የሚያደርግ application ነው እና register እንድታደርግ ልጋብዝህ ነበር።
OK አይ interesting አይደለም።
OK እሺ